ጤና ይስጥልኝ አልኩት። አቶ ምንድን ነው ኑሪያ እንትን አልመለስኩም እስካሁን።
ምናምን አንበኛቸው
ብሬ እስካሁን አልመለስኩም።
ከዚህ በፊት አመልክተው ነበረ።
አዎ
አሁን በደወሉበት ስልክ ቁጥር ነው።
አይ እሺ
በቴሌግራም ላክ ነበር ቅድም።
እሺ ያኛው መለሰ።
የሚጠቀሙት ምናምን አዎ በ- አዎ በቴሌ ብር ነው
እሺ የቴሌ ብር ስልክ ቁጥር ወስኝ።
ስልክ ቁጥሩ አዎ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት ዘጠና ሰባት
ዘጠና ሰባት ዜሮ ስምንት
ዜሮ ስምንት
ሰላሳ
ሰላሳ
ዘጠኝ ሰላሳ ዘጠኝ መጥረጊያ ሰላሳ ዘጠኝ አዎ ሰላሳ ዘጠኝ
ስልክ እያደረኩ ነው።
እሺ ቶሎ
ደንበኛችሁ መስመር ላይ ያሉ
አዎ አዎ መስመር ላይ ነው ብዙ ስም ማለት ነው።
እ
ሙሉ ስሞት
ሙሉ ስም አዎ
ኑሪያ ኡመር አብዲ
እሺ ደንበኛችን ጉዳዩን ወደሚመለከተው አካል ተላልፎለታል። ጉዳዩት እየታየ ነው። በተስተካከለ ሰዓት ደግሞ ደውለን እናሳውቆት ይሆናል።
እሺ ቶሎ
ብሎ ለማስተካከል እንሞክራለን። ሌላ መረጃት ነገር ይኖራል።
አይ
እሺ ደንበኛችን ስለደወሉልን እናመሰግናለን። ለአገልግሎት ያሉትን አሰቦች ከሚሰሙ ድምጽ መልስ ስንጥለ መልካም